ታርጋ እኮ ስለተባለ እኮ ታርጋ እየጠየቅኩ እኮ ነው።
ይኸውልሽ
እ
ሀምሳ ዘጠኝ ሶስት አስር ሀምሳ ዘጠኝ ሶስት ሶስት አስር አስር ኮድ ውስጥ ከፊት ሶስት ነው
B B ኮድ ሁለት ኮድ ሁለት እሺ ኮድ ሁለት ሀምሳ ዘጠኝ ሶስት አስር መ- እሺ።
መግቢያውን ያውቁታል እ እ መግቢያውን ያውቁታል
ምናሴ መግቢያውን ያውቁታል ወይ አ በታች ያ- ነው በታችኛው በጠቅላይ ሚኒስትር እና ወደ ፓርላማ አ- መግቢያው ማለት አ- በጠቅላይ ሚኒስትር ፊት ለፊት ባለው ማለት ነው እሺ እሺ እየላኩ ነው እሺ